ሄሎ ሰላም ጤና ይስጥልኝ። ቤስት ቤት ከዳር ነኝ።
አዎ ባስወለዳ ጤና ይስጥ- ጤና ይስጥልኝ።
አብረሽ ይህን ማ- ጥለ ማታ ይህን አም- አምስት ይህን- እ?
ይህን አምስት ሺህ እሺ ውስጥ ድራወል
እሺ አምስት ሺህ ዊዝድሮ አድርገ ነበረ ማታ።
አይወጣም። አዎ እኔ እኔ እኔ አካውንት አይገባም። ይሄ ውስጥ አካውንት በዚህ በዚህ የለም።
እሺ
ቴሌ- ቴሌ- ቴሌ- ቴሌ ብራሱ አይገባም።
እሺ የቤት ቤት ቁጥር የደወልክበት ነው አባቴ?
አዎ
እሺ አምስት ሺህ ብር ነው አይደል?
አዎ
እሺ ወደ ተመሳሳይ ቴሌብር ቁጥር ነው የሚገባው አባቴ። አስር ሰላሳ ሶስት አስራ ስድስት ዜሮ ዜሮ አዎ ቴሌ ብራሱ።
አንዴ ጠብቀኝ፣ አካውንትን check አድርጌ confirm ይደረግልሃል። እሺ እሺ አመሰግናለሁ።
እሺ ጠብቀኝ መስመር ላይ እሺ
او كعك اكو سحر ياها اه او صوت على تنك يا ሄሎ
አ እሺ ከቤት ቤት አካውንት ወጥቶ ገብቶላል። እሺ እሺ እሺ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ቀን።
እሺ እሺ